ሄሎ
ወይ ሰላም ጤና ይስጥልኝ
እግዚአብሔር ይመስገን።
አለን መለርዛዎች
ላንጉጁን ወደ ኦሮምኛ መቀየር ፈልጌ
ወደ ኦሮምኛ አይቀየርም። ጥያቄና መልሱ ይቅርታ፣ በጣም በአማርኛ ነው ያለው በእንግሊዝኛ
ኦኬ እንጂ አማርኛም የለም።
አማርኛ በድረገጽ ሲሆን ነው የሚያነበው። እንግሊዘኛ ነው ጥያቄና መልሶቹ። የእድል ጨዋታን ደግሞ በመጫን ብቻ ነው የሚጫወቱት።
Okay
እሺ